ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን ጤና ይስጥልኝ።
አለ ምን ልርዳው?
የሆነ ችግር ምን ችግር አለ? በየቀኑ በዚህ መስመር ላይ ይቆርጥብኛል።
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል?
እ
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባልዎታል። እርስዎ ደግሞ ባለው ትኬት game ኦችን መጫወት እድሎትን መሞከር
አሁን አልፈልግም እና
ኮከብ ዘጠኝ ሰማንያ አምስት መሰላል ደውሎ ስድስት ቁጥር ላይ ለማቋረጥ የሚል አለ።
ስድስት ስድስት ቁጥር ልጫን
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው እ ስድስት ቁጥር
ኮከብ እ ዘጠኝ- ዘጠኝ ሰማንያ አምስት
ኮከብ ዘጠኝ ሰማንያ አንድ
አምስት
ሰማንያ አምስት አዎ ከዛስ ስድስት ቁጥር የሚጫነው
ስድስት ቁጥር አዎ እሺ
አመሰግንሻለሁ።